ሰላም ጤና ይስጥልኝ።
ሄሎ ሄሎ እንዴት አደርሽ?
እግዚአብሔር ይመስገን።
ማስታወቂያ ወጥታችሁ ነበረ።
ምን አሉ?
ስራ ማስታወቂያ እሺ ለመመዝገብ ነበረ።
ቪዲዮን አይተውታል? ቪዲዮን ዩቲዩብ ላይ አይተውታል?
ቪዲዮን እ፣ በቃ አዎ፣ ነግራኝ ነው ጓደኛዬ። ምን አላየሁትም።
ዩቲዩብ ላይ ይግቡና ቪዲዮን አይተው ከስር link አለ፣ መመዝገቢያ link
መመዝገቢያ ያለ ሌላ እዛው አለ። ግን መጀመሪያ ቪዲዮን ይዩት እስከ መጨረሻው።
እንዴት እ፣ ያው ስራ አይደ-
ምን አሉ እ፣ ማ- ስራ አይደለም እናት
እኮ ቪዲዮን ይዩት መጀመሪያ፣ ስለ ስራው የሚያስረዳ ስለሆነ ማለት ነው።
እንትን ይላል ስለቤተሰብ እንዲጠብቁኝ ምን አሉ?
ቴሌግራም ምናምን ማስጠቀም ምንድን ነው የሚጠቀሙት? ዩቲዩብ ይጠቀማሉ?
አይ እ፣
ዩቲዩብ ይጠቀማሉ?
አይ እንትን እ፣ እንትን አልጠቀምም፣ ስልክ የለኝም።
አሃ። እህ።
እና ጓደኛዬ ምንድን ነው የምትፈልጉት? በምንድን ነው መስራት የሚፈልጉት? ምን አሉ? ቅርታ አይሰማኝም። አይሰማም ስልኮት።
ከፍተኛው ነው የምሰራው።
እህ። ከዚህ በፊት በምን ሰርተው ያውቃሉ?
ሴት በስንድራም ተጠቃሰ
ይቅርታ ይቆራረጣል።
አሁን ዞር ዞር ነበረ
በምን ሴት በስንድረን አሁን በምንድን ነው የተመረቁት?
በጽዳት ሰርቼ እህ።
ነበር።
ከዚህ በፊት በጽዳት ነው የሰሩት? በጽዳት ነው የሰሩት?
አዎ በጽዳት ነው የማሰራው።
እህ። ስሞትም አልበል ማን ዝናሽ ፍቅሬ ነች።
ዝናሽ ፍቅሬ
ሙክራብ አዎ
እሺ ስልክ ቁጥር 09 ሀያ አንድ
21 01 21 01 84
84 20 ተጨማሪ ልስጥ?
09 21 01 84 22 አዎ ተጨማሪ ድንገት አይ እንዲታለች አያስፈልግም። እሺ አያስፈልግም። ይሄኛው በቂ ነው። አሁን ምን እየሰሩ ይገኛሉ? አሁን የሚሰሩት ምንድን ነው?
ምንም አልሰራም። እዛ ነበረ የሚሰራው በቃ ዘጋ። የሰው ልምድ ምናምን ስንት አመት በስ- በጽዳት ሰርተዋል?
ሀያ ዓመት
እሺ እም፣ የት ክልል ኖት ክልሎት?
እዚህ ፒያሳ በልማት ተወልደው ያደጉት እዚሁ ነው?
አዎ እዚሁ ነው አዲስ አበባ ነው።
ለምንድን ነው ዶንኪ ቲዩብ ላይ መስራት የፈለጉት?
በቃ እንደዚህ ስለምሰራ ስራ ፍላጎት ጓደኛዬ በቃ እንደዚህ እም?
መስራት የስራ ፍላጎት ስለምታውቅ እንደዚህ መስራት ስለኝ በጣም ፈልግ ነበረ በዚህ አይነት ስራ መስራት እናንተ ጋር
እሺ መልካም ጊዜ ይሁንሎት። እንደውላለን።
እሺ እማበላ እሺ እሰራለሁ። እሺ